hello ጤና ይስጥልን ቤስት
hello hello
deposit አድርግቼ እስካሁን አልገባልኝ።
እሺ በደወሉበት ቁጥር ነው።
ኧረ አይደለም
እሺ ቁጥሩ ነገር የቤት ቤት ቁጥሩ ዜሮ ዘጠኝ አርባ ሁለት ዜሮ ዘጠኝ አርባ ሁለት
ሰባ ሶስት ሰባ ሶስት
ሰላሳ አራት ሀያ ሁለት ሰላሳ አራት ሀያ ሁለት
አዎ
ስንት ብር ነው?
መቶ ሰማንያ ነው።
በቻፓ ነው አይደል deposit ያደረጉት?
አዎ deposit text ልከውልናል እንደ ቴሌግራም ላይ
ቴሌግራም ላይ ልኬላቸዋለሁ እኔ በ normal text ገብቶልኝ ማለት ነው።
እሺ deposit text ኡን ልከዋል አይደለ ቴሌግራም ላይ አዎ እሺ፣ ማነው- ልኬላቸዋለሁ አንድ ሰዓት አለፈው።
እ?
ልኬላቸዋለሁ አንድ ሰዓት አለፈው እስካሁን አልገባም።
okay እሺ አይ ቻፓ ትንሽ system አስቸግሯቸው ነበረ የሁሉንም transaction ልከንላቸዋል እና እያስተካከሉት ነው ትንሽ ጠብቁና ይስተካከላል እሺ
እሺ